የሚለው ደረሰኝ barcode ከነገሩ መረጃ ልስጥዎት። ጤና ይስጥልን ደንበኞች፣
አቤት ስሉ
ጤና ይስጥልን።
አቤት ስሉ ሰላም ነው።
እግዚአብሔር ይመስገን። ምን አይነት የጉዞ መረጃ ልስጥዎት ደንበኞች?
እም፣ እ ስለምትሰጡት አጠቃላይ መረጃ ፈልጌ okay፣ እሺ። የምንሰጠው አገልግሎት እ ወደ ውጭ ሀገር በራስዎት መንገድ ለትምህርትም ለስራም እንዴት apply አድርገው መሄድ እንዳለብዎት እና እንዲሁም ደግሞ እ የኤምባሲ አድራሻዎችን የትኬት ዋጋዎች